የሽማረጊቱ የክትቱ የኔ ዘረ ብዙ ስንቱ እንደ ድልጣል ማለድሽ ኢየሱስ ክለብ የሽማረጊቱ ስሚ ፍቅሬ የኔ ዘረ ብዙ በጨረቃ ይዘሽ እንዳልጠፋ ብዙ ነው መዘዙ። አውቃለሁ በእናትሽ በአባትሽ ቤት ጮማ ሰምችተሻል። አትስጊ በኔ ዘንድ አይገጥምሽም፣ ልብ ይቀርብልሻል። የሺ አረጊቱ የክትቱ የኔ ዘረ ብዙ ስንቱ እንደዚህ ልታል ማለትሽ ይዤሽ እስክነግርሽ የሺህ አረጊቱ የክትቱ የኔ ዘረ ብዙ ስንቱ እንደዚህ ልታል ማለትሽ ይዤሽ እስክነግርሽ የሺህ አረጊቱ ስሚ ፍቅሬ የዘረ ብዙ በጨረቃ ይዤሽ እንዳልጠፋ ብዙ ነው መዘዙ። አውቃለሁ በእናትሽ በአባትሽ ቤት ጮማ ሰችቶሻል። አትስኪ በእኔ ዘንድ አይገድምሽም ልብ ይገርብልሻል። የሺህ አረጊቱ የክትቱ የኔ ዘረ ብዙ ስንቱ እንደጅ ልጣል ማለትሽ ኢየሱስ እንደገና መውደድ እንደገና እንደገና መውደድ እንደገና እንደገና ናይገኝና እንደገና ለመናቆር ያለሽ እንደገና ፈገግታ ትዝኝ እንደገና ለመናቆር ያለሽ እንደገና ፈገግታ ስትኝ ፍቅርሽ ጋር መብራት እንዳይሆንብኝ እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና ናይገኝምና